ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን። ቴሌቪ
ለመመዝገብ ነበረ
ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
Okay ኮከብ ስምንት ዘመ- ስምንት ስንት አልሽኝ?
ኮከብ ዘጠኝ ዘጠኝ ሰማንያ አምስት መሰላል ኮከብ ዘጠኝ ዘጠኝ ሰማንያ አምስት እንደዛ ብለው ሲደውሉ አንድ ቁጥር ላይ ለመመዝገብ የሚል አለ፣
እም፣ ሶስት ቁጥር ላይ ለመጫወት Okay ዘጠኝ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት
እሺ
ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ፣ መርጠው መጫወት።
እሺ ጥያቄና መልስ በ coin ነው የሚጠቀመው።
እሺ
Hello